ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
ጤነኝ ካሳን ባለው ቴሌግራም ቻናላችሁ ላይ እህ፣ አስጠኝ የሚል ስላያ ነበር።
አስጠኝ የሚል አይተው ነው።
አዎ፣ እሺ፣ መለያ ቁጥር ይነግሩኛል?
መለያ ቁጥር መለያ ቁጥር ስልሳ ሁለት አስራ ሰባት
እሺ፣ አንድ የመስመር ላይ ጠብቁኝ። እሺ እ ባለሙያ ተልኮ ባለሙያ
ይደውላሉ ራሳቸው ወይስ
እም?
ይደውላሉ ወይስ ነው እንደውላቸው?
እ ወንድ ይሁን ሴት እዚህ ጋር አልተጠቀሰም እንጂ ሴት ነው የተላከው እ ጾታና ወይ ደግሞ እ ይሄን የያዘችው ባልደረባዬ ነገ ስለሆነ የምትገባው ምናልባት ወንድ የሚፈልጉ ከሆነ ስልክዎትን ለያዝና እንዳያውልሎት ደውለን እናሳውቆት።
ይቻ
እሺ እሺ ስልክዎትን ይዣለሁኝ ነገ ደውለን እናሳውቆታለን። ሄሎ ሄሎ። እሺ መልካም ቀን።